ማሽን ቴክኒክ ይፈለጋል ይላል።
አይዲዎች የሚነግሩኛል።
ቢጂ አይዲ ሳይሆን የኢዲደር ኮድ ልንገርሽ እሺ ንገረው።
መቶ ሰላሳ ስምንት
መቶ ሰላሳ ስምንት አርባ አንድ ሀያ
አርባ አንድ ሀያ መስመር ላይ ይጠብቁኛል። ይፈልግለሁ አሌክስ ባርና ሬስቶራንት ነው። እሺ ሙሉ ስሞትን ልቀበል።
አለማየሁ ብለሽ ያዥው እሺ ወይም ደመቀ ብለሽ ያዥው።
አለማየሁ የእርሶ ስም ነው?
አይ የኔ ሳልሆን እኔ የኔን ሳይሆን የእነሱ ነው። ላየ እኔ ያስመዘገብኩላቸው ስለሆነ የእነሱ ነው።
አዎ እሺ ገብቶኛል። አለማየሁ
አዎ ወይም ደመቀ ብለሽ ያዥው።
እሺ ደመቀ ብትይው more አሪፍ ነው።
እሺ ደመቀ ልበለው።
እሺ አዎ
እ ስልክ ቁጥር
ዜሮ ዘጠኝ አርባ ዘጠኝ ዜሮ ዘጠኝ አርባ አርባ ሰባት ዜሮ ዜሮ ስልሳ ዜሮ ዜሮ ስልሳ እ ምንድን ነበር
ድራፍቱ አያቀዘቅዝም ማሽኑ።
ምንም አያቀዘቅዝም።
አዎ በረዶ ይሰራል፣ ግን
እህ ቀዝቃዛ ድራፍት አይመጣም።
እህ እሺ ደንበኛችን እ ቅሬታውን መዝግቤ ወደሚመለከተው አካላት ስላልፍሎታለሁ አምረዶ ፍለር አለ
አይ ሌላ የለም። ስልኩን መዘገብሽዋል። በቃ በነገር አርባ ዘጠኝ አርባ ሰባት ዜሮ ዜሮ ስልሳ
thank እሺ ስለደወልን እናመሰግናለን። ስለ አገልግሎት ያለሽ ሀሳብና beep ከሚሰሙት በኋላ ያስቀምጡልኝ። መልካም ቀን